ቤት ለቤት ነው የሚሰራው።
በዚህ ወደ ቴሌ ብር ሺህ አምስት ልኬ ነበር አልባም አሁን አሁን
ገብቶልሃል። እሺ አሁን check አድርገው። hello ወይማ ገብቶልሃል? አሁን check አድርገው።
እሺ እሺ